Hello.
Aksumawit, right?
Aksumawit, right? Yeah.
እዋ ሓንቲ ተሓልፈ ኣላ ባ- ባለንበት እያለፈች ነው አክ- አክሱማዊት right የት ነው ያላችሁት?
ዜሮ ሶስት ማህበር መናእሰይ እሺ፣ ከዛ ወዴት ናችሁ?
ከዛ ወደ እንዳመድሃኒ ዓለም ዓድኻ እሺ፣ ከዜሮ ሶስት አድሃ። እሺ፣ አሁን እስኪ ልይልሽ እና
እስኪ እና እሺ ቅርብ እሺ።
ካሉ ማ- ቅርብ ካለ እልክልሻለሁ።
እያለፈች ነው ግን እያለፈች ነው እስኪ እ፣ እሺ እሺ
እሺ